ጊዜው ካፍታ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ገደ ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ፣ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ፣ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። እያለ ሲመክረኝ እየተማረረ አይ ልጅነት እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ። ትቶኝ ገባ ከቤት እያለቃቀሰ። እንዲህ ሲል መከረኝ ግን ተማር ልጄ፣ ተማር ልጄ፣ ወገን ዘመድ የለኝ ሀብት የለኝም እኮ እጄ። ስማኝ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማኝ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው ተማር ልጄ ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ